እርገጥ ብሎኛል እባብ ጊንጦኔ ስልጣን ሰጥቶኛል አስይዞኝ ስሙኔ በትሬ ሆኗል ምሻገርበት ትልቁን ባህር የምከፍልበት እርገጥ ብሎኛል እባብ ጊንጦኔ ስልጣን ሰጥቶኛል አስይዞኝ ስሙኔ በትሬ ሆኗል ምሻገርበት ትልቁን ባህር የምከፍልበት አቤት ከስሞች በላይ ይሄ ስም ለው መሳይ ከሞት ጥፋት ያድናል አድኑም ይገርዳል አቤት ከስሞች በላይ ይሄ ስም ለው መሳይ ከሞት ጥፋት ያድናል አድኑም ይገርዳል አቤት እንደ ሌሎች አይደለም የኔ በትር ይለያል የፈርዖንን እባቦች አሸንፎ ይወጣል የባርነትን ቀንበር ሰብሮ ነፃ ያወጣል ዳጎን እንኳን ተስኖት የለም በፊቱ ወድቋል ስሙ ነው ማምለጫ ለቴ በትሬ ነው ስማ ጠላቴ ስሙ ሆሆ ማምለጫ ለቴ በትሬ ነው ለኔ ስማ ጠላቴ የስሙ ጉልበትማ ጫካን ይገላልጣል ሊቋቋመው አይችልም ተራራውም ይናዳል አቻ ይገኝ በኃይሉ ወደር የለው ብርታቱ ዛሬም በእኔ ይሰራል ያው ነው እንደ ጥንቱ ስሙ ነው ማምለጫ ለቴ በትሬ ነው ስማ ጠላቴ ስሙ ነው ኦሆ ማምለጫ ለቴ በትሬ ነው ለኔ ስማ ጠላቴ አቤት ስሙ ኃያል መካር ነው ከሌላ ጋሽ ይሆናል ታምነው በእምነት ቢጠሩት ታሪክ ይገለብጣል ጽኑ በትርሼ ነው ምድረ በዳን የማልፈው ይሄን ስም ለብሼ ነው ከነአን የምገባው እርገጥ ብሎኛል እባብ ጊንጦኔ ስልጣን ሰጥቶኛል አስይዞኝ ስሙኔ በትሬ ሆኗል ምሻገርበት ትልቁን ባህር የምከፍልበት እርገጥ ብሎኛል እባብ ጊንጦኔ ስልጣን ሰጥቶኛል አስይዞኝ ስሙኔ በትሬ ሆኗል ምሻገርበት ትልቁን ባህር የምከፍልበት አቤት ከስሞች በላይ ይሄ ስም ለው መሳይ ከሞት ጥፋት ያድናል አድኑም ይገርዳል አቤት ከስሞች በላይ ይሄ ስም ለው መሳይ ከሞት ጥፋት ያድናል አድኑም ይገርዳል ስሙ ነው ማምለጫ ለቴ በትሬ ነው ስማ ጠላቴ ስሙ ነው ኦሆ ማምለጫ ለቴ በትሬ ነው ለኔ ስማ ጠላቴ ኢየሱስ ድንቅ ስም ኢየሱስ የሚፈውስ ኢየሱስ ኃያል ስም ኢየሱስ ፈጥኖ የሚደርስ ኢየሱስ ድንቅ ስም ኢየሱስ የሚፈውስ ኢየሱስ ኃያል ስም ኢየሱስ ፈጥኖ የሚደርስ